ጤና ይስጥልኝ።
አብሮ ይስጥልን። መች ቤት ነው?
አዎ የሆነ ቴሌግራም ላይ ልኬያለሁ ካቸሩን እናንተ አስተላልፎናል ብላ- ብሎ ነበረ ምን ከፋይናንስ አይ ካቸሩን ልኬ ነበረ ግን ስሙና ካሸር?
ቦታና
የ- ቦታና የእንትና ነው መስከረም ገላኜ እንዴ?
ገላኜ በላዬ አዎ ገላኜ ሻ- ሻንቆ
በላይነህ ሻንቆ አዎ agent ነህ?
አዎ agent ነው agent ነው
እሺ አሁን ምንድን ነው የላከው?
ቦታና ስም ልኬያለሁ አዎ ቦታና የስም- የስሙ cashier ኡ ስም ልኬያለሁ አዎ cashier ኡን እንደለቀቁ ነው አል- እስካሁን አልተለቀቀም እሺ እሺ